ተው ተው።
ጤና ሄሎ።
ሄሎ፣ ቪዛ ኩለኝ ነኝ። ባኮት ምን የጉዞ መረጃ ልስጦት?
ሄሎ ጤና ይስጥልኝ። አይሰማም ደንበኛችን።
ይሰማል ይሰማል። እኔ ኖ normally ጠቅላላ እውቀት ነው የደወልኩትኝ እሺ ደንበኛችን፣
እ ወደ ጀርመን ምናምን መሄድ እፈልግ ነበረ። ፓስፖርቱ ፓስፖርቱ አለኝ እ ግን system ኡን አላውቅም
okay።
በምን መልኩ? አቤት ጀርመን እንዴት እንደሚካሄድ ነው የማያውቁት?
አዎ
እሺ ጀርመን መሄድ የሚፈልጉት አዎ አዎ እሺ፣ ለምን